ሄሎ መሰረት ነኝ ልታዘዝ
የሞተረኛ order አርባ አራት ስልሳ ሁለት አርባ አራት ገብቶብኝ ነበር።
ሆነብህ አርባ አራት ስልሳ ሁለት አርባ አራት ስልሳ ሁለት አዎ ነው እ እንዲወጣልክ ነው አዎ ቦሌ እኔ ከሰሚት ቦሌ ነው የሚያልቀው።
ሰሚት ቦሌ ነው የሚለው ሞተረኛ መሆኑ በምን አወቅክ አንተ?
አይ መቶ ዘጠና ብር ነው።
እሺ ቆይ አንዴ ቅልህ ስም ማን ነው?
ጴጥሮስ
እሺ ቴድሮስ አንዴ ጠብቀኝ።
እሺ፣ አይ ጴጥሮስ
ጴጥሮስ ነው። እሺ ይቅርታ።
እሺ፣ ኧረ ችግር የጀግና ስም ነው።
እሺ ነጥብ ሰባት ሀምሳ አምስት እንዴ ጎሮ ሚካኤል እኮ ነው የሚሄደው። ጴጥሮስ አይተዋል።
አዎ ግን map ኡ ላይ ሲታይ እ፣ ፍ- እንትን ነው ቦሌ ነው አስራ አንድ እንትን ነው አስራ አንድ ኪሎ ሜትር እኮ ይኸውልህ፣ አይ no no no፣ ጎሮ ሚካኤል እ፣ እንትን ስለሆነ ነው ቦሌ ክፍለ ከተማ ስለሆነ ነው። በሱ እንዳይሆን
ኧረ ተይ ግን እኮ ይሄ ይኸው ቦ- ጎሮ ሚካኤል ነው የሚለው የተጻፈውን አይተዋል። ጴጥሮስ አዎ አይቼዋለሁ። እሱም
እኮ Harmony Hillside ትምህርት ቤት ማለት ደግሞ ከ Cambridge ጀርባ ያለው ማለት ነው።
እሺ
ፊልሙን እሺ።
አየዋለሁ። እሺ እሺ